ምስልም አሊ ባባ
ሰላም ነው።
እግዚአብሔር ይመስገን። አባት እንዴት ነሽ? ሰላም ነው። ስራ አሪፍ ነው።
እግዚአብሔር ይመስገን።
አንተን እ፣ ፈልጌ ነበረ። Dzire አላችሁ እንዴ?
Dzire አለን? አዎ
ዜሮ ዜሮ ሳይሆን እ፣ ኧረ፣
እሺ ሀያ ሀያ ሁለት አለን እ፣
እ፣ እ፣ ሁለት ነጥብ ስድስት መቶ ሺህ በባንክ ያለበት እሺ።
ሁለት ነጥብ እ፣ ስምንት ላይ በእጅ የሚፈልግ አለን።
አ፣ ስድስት መቶ ሺህ ብር ያለበት አዎ ወይም ደግሞ ሀያ ዘጠኝ የሚባል አለን። ሀያ ሀያ ሁለት ሀያ ሁለት
እሺ እሺ፣ እመጣለሁ።